ብርቱካን በልቼ ሎሚ ሎሚ ያገሳኝ ብርቱካን በልቼ ሎሚ ሎሚ ያገሳኝ እናንተ እንደምን አለህ እኔን ጤና ነሳኝ እናንተ እንደምን አለህ እኔን ጤና ነሳኝ ላሊበላ አለቱን እንደፈለፈለው ላሊበላ አለቱን እንደፈለፈለው እንዲያ ነው ትዝታ ልቤን የከፈለው እንዲያ ነው ትዝታ ልቤን የከፈለው ይሄኛውን ተራራ ያን የጋረደው ይሄኛውን ተራራ ያን የጋረደው የት ይታያካል ርቆ የሄደው የት ይታያካል ርቆ የሄደው ዳግም በትንሣኤው ነፍስ እንደዘራበት ዳግም በትንሣኤው ነፍስ እንደዘራበት ዘንድሮም ይገኛል ናምናኔ በዋለበት ዘንድሮም ይገኛል አምናኔ በዋለበት ብርቱካን በልቼ ሎሚ ሎሚ ያገሳኝ ብርቱካን በልቼ ሎሚ ሎሚ ያገሳኝ እናንተ እንደምላለም እኔን ጤና ነሳኝ እናንተ እንደምናለሁ እኔን ጤና ነሳኝ ይሄኛውን ተራራ ያን የጋረደው ያውን ተራራ ያን የጋረደው በየት ይታያካልህ ርቆ የሄደው እየት ይታያካሉ ርቆ የሄደው ዳግም በትንሣኤው ነፍስ እንደዘራበት ዳግም በትንሣኤው ነፍስ እንደዘራበት ዘንድሮ ሆኖም ይገኛል ናምናል በዋለበት ዘንድሮም ይገኛል ናምናል በዋለበት ላሊበላ አለቱን እንዳፈለፈለው ላሊበላ አለቱን እንዳፈለፈለው ደን እንዲያለው ትዝታ ልቤን የከፈለው ደም እንዲያለው ትዝታ ልቤን የከፈለው ደም እንዲያለው ትዝታ ልቤን የከፈለው ዳግም መናና የአገሬ ልጅ እንዲህ እኮናናን የወንዝ የልጅ ዳግም መናና የአገሬ ልጅ እንዲህ እኮናናን የወንዝ የልጅ ዳግም መናና የአገሬ ልጅ እንዲህ እኮናናን የወንዝ የልጅ ነህ
ስሟ